ምንድነው የሚንሸኳሸከው ብዬ እዚህ ውስጥ እየፈለኩ እኮ ነው።
Hello Hello ጤና ይስጥልን።
ጤና ይስጥልኝ።
ሸገር ቬሎ ክራይ ናችሁ አይደለ?
ሽያጭ ነን እኛ።
ሽያጭ ናችሁ?
አ እሺ እኔ We Plus Solution ከሚባል company ነው እና ምደውልልህ company አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከዛ service ኦች አንዱ እንደዚህ የቬሎ ሽያጭና ክራይ ያለበትና በነፃ store ኣችሁን በቀላሉ እንዲታወቅላችሁ የምትፈልጉ ከሆነ መመዝገብ ከፈለጋችሁ ምንም አይነት ክፍያ የለውም። በተጨማሪም ደግሞ በእኛው ሰራተኞች ለ TikTok እና ለ social media የሚሆኑ ቪዲዮዎችን በእኛው ሰራተኞች advert ማድረግ እንችላለን እና ፈቃደኛ ከሆናችሁ link ኡ link ኡን ቆይ ልክንላል።
ባለ ባለቤቱን አናግሪኝ።
እሺ
Hello Hello፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ከሚባል company ነው እና ምንደውልላችሁ ስልካችሁን ከ Jiji ላይ አግኝተን አግኝተን ነው እሺ company አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉ። service ሰጪዎችን እና ተጠቃሚዎችን የሚያገናኝ ድርጅት ሲሆን አሁን እንደ ከነዛ service ኦች አንዱ የቬሎ ክራይና ሽያጭ አለበት እና ፈቃደኛ ከሆናችሁ እኛ store ላይ እኛ app ላይ ተመዝግባችሁ በነጻ በእኛው ሰራተኞች አጫጭር ቪዲዮዎችን ሰርተን እናንተ በምትፈልጉበት መንገድ ማለት ነው አጫጭር ቪዲዮዎችን ሰርተን የ- የ app ኡ link ትልክልኛለች ቴሌግራም ላይ እሺ እሺ በቃ forward አድርጉልኝና ሊየውና ከዛ እናወራለን።
እሺ እናመሰግናለን።